hello hello አቤት ምን አልከኝ?
ወይዘሮ ገሊላ ነው።
አዎ ገሊላ ነኝ።
እሺ ከሴንኮ ኬስ ነበር የምደውለው የ summer camp ፕሮግራም ለልጆች የሚል ፌስቡክ ላይ አይተው ትምህርታዊ ምን አልሽኝ?
ፕሮግራም እህ እህ።
ትምህርታዊ የ summer camp ፕሮግራም ለልጆች የሚል አይተው ተመዝግበው ነበር ፌስቡክ ላይ እሺ አስታወሱ። ሴንኮ ኬስ እሺ፣ ድምፅሽ ትንሽ ያስተጋባል
እሺ ይቅርታ።
ያስተጋባል በጣም ኤርፎኔ ነው እህ እህ። የኔ ነው earphone ኤ ነው የኔ ነው።
እሺ እሺ ሴንኮ ኬሶች እንባላለን። የ programming language ኦችን ለልጆች ለመስጠት franchise ተደርጎ የመጣ የአሜሪካን company ነው።
እኔ ልደውል እንዴ? እኔ ልደውልሽ ልደውልሽ እኔ? በጣም ነው የሚንጫጫው።